Hello hello አይሰማም?
ሄሎ
አቤት
Akkam jirtu ሰላም ነው?
ሰላም ነው፣ ሰላም ነው። ማን ልበል? ሳለየው ከተለዊን ተደውላችሁ ነበር ስልሳ አምስት ሰማንያ ሰባት ላይ
አዎ ደውዬ ነበረ እኮ missed call አድርጌን ነው አይቼን ነው
እ missed call አይቼን ነው የመለስኩት። ጥያቄ አላችሁ ወይ?
ጥያቄ እንትን ነው በ coin ገዝቼ ነበር አሁን በዚህ መስመር ማለት ነው አዎ እና ኮ- coin ኡን ወደ
ትኬት ለመቀየር ነው።
ለመቀየር እ፣ ወደ ቲኬት ለመቀየር ፈልዬ እሺ በቃ ይቀይራለሁ። እሺ
እሺ በቃ ቀይርልኝ በዚህ መስመር እሺ
እሺ በቃ አመሰግናለሁ